hello ጤና ይስጥልኝ።
አብሮ ይስጥልን።
ቀሩብሽ ከቺፕቺፕ ነው የደወልኩለት።
አቤት።
የድንች order ተረክቧል?
አይ
አልመጣለትም የድንች order።
አልመጣልኝም።
okay። ስለዚህ ነገ የት ላስልክለት እቃውን?
እ፣ አንበሳ ጋራጅ ሰሚት
ሰሚት አንበሳ ጋራጅ። hello hello hello
ሰምተኸኛል?
hello።
አቤት።
ስለዚህ ነገ driver ይደውልለታል።
እሺ በቃ ሰሚት ነው አንበሳ ጋራጅ ሁለተኛ በር።
እሺ ሰምቻለሁ። እሺ እሺ እሺ ነገ ይመጣል።
ነገ ይላክለታል። መልካም ምሽት።
እሺ እሺ ሀያ